ጤና ይስጥልኝ። አልፌ ሳምራዊት ነኝ። በምን ልርዳ
ተደውሎልኝ
ምን አሉኝ?
ስልክ ተደውሎልኝ ነበር። አሁን
ማን ልበል ስሞትን?
አዎት
ምን አሉኝ?
አዎት አዎት አባዴ ሀጎስ
እሺ deposit ለማድረግ ከዚህ በፊት ደውለው ነበረ
አዎ አዎ
እና እሱ ጉዳዩ እንደተፈታ ለማሳወቅ ነበር።
ማለት ገብቶልኛል ማለት ነው። አሁን አዎ።
ያልገባኝ ነገር ነበር።
አዎ
እሺ አንቺ ጋር ስልክ ልደውል።
እሺ
እሺ አመሰግናለሁ።
እሺ መልካም ቀን።
እሺ